ጤና ይስጥልኝ።
አውሪስ
ኢትዮጵያ ብለውኛል።
እ
ይሰማዎታል?
ይሰማል ይሰማል
ከቢጃ ይሰማል ኢትዮጵያ ነው የምደውለው።
እ እ
አይምሮ ግሮሰሪ ነው።
እ
አይምሮ ግሮሰሪ ግሮሰሪ ነው አይደለ?
አዎ
እ ለጥገና አገልግሎት የመስመር ላይ ተወዳል ነበር።
ለጥገና
ራሱ ተባለ እ መጥፎ ድምጽ እያወጣ ነበር የመስመር ኃላፊዎች።
አ የማሽኑ የድራፍት
አዎ አዎ ያወጣል
ስለ
አዎ ሲነቀልና በቃ ብቻ ደይብሻል በጣም ዛለው በጣም
እሺ አዎ እ እ የቢሮ ተቀይሮ ነው ስሙ እ መራባርና ሬስቶራንት የሚል ቤት ነበር የወጣልኝ በቲን ነበሩት።
እኔ ጋ መቀየሩ እኔ ባርማኑ ነኝ አሁን አማራጭ
ምን አሉኝ?
እኔ መዋራሽ ባርማኑ ነኝ።
እሺ እ
ሬስቶራንት ይባላል።
እ
መስመር ላይ ነው።
አዎ መስመሩ በጣም እንትን አለው ድምፅ አለው ቤቱ የቤቱ ስም መቀየር አለመቀየሩ ለመጠየቅ ነበር የደወልኩት።
እኔ በፊት ስም ነው
አዎ አይ ለማንኛውም መጥቶ እንትንች እልክልሃለሁ ምናምን ብሎ ነበር የለም
ይሰማዎታል?
ይሰማል
አይሰማም?
ይሰማል ማማ